ሄሎ ጤና ይስጥልን ቤት ቤት
ወይ ይቅርታ ናት ብዙም ደውያለሁ እስካሁንም አላስተካከለም። ከዋዝ ምናገዝ ብዬ ነበረ።
ሄሎ ይቅርታ አልሰማሁም። ምን አልከኝ?
deposit አግኝቼ ነበር ከ CBE ብር።
ከ CBE ብር deposit አድርገህ ነበረ?
አዎ እሺ message ኡን ላክለን ቴሌግራም ላይ አዎ ልኬያለሁ። ቆየሁ እኮ ከላከው ሶስተኛ ጊዜ ነው አሁን የደወልኩ እና ከዋዝ ምናገዝ ብዬ ነበረ።
አዎ በጣም ብዙ request ኦች ስላሉ ነው። ትንሽ system fail አድርጎ ነው እያሳወቀን ነው። ትንሽ ጠብቀን እሺ።
እሺ
እሺ